Hello? Hello? ሰላም ጤና ይስጥልኝ ቴሌቪዥን Hello እሺ ይሰማል ድምፆት አይሰማም ጮክ ይላል
እሺ በቴሌ ብር ምናምን በ message ነበረ አምጥቶ የገባሁት
ምን ገብቶሎት ነው ጥያቄ ምናምን
አዎ እኮ ቴሌዊን ይባላል አዎ game ኦችን መጫወት ነው። ኮከብ ዘጠኝ ሰማንያ አምስት መሰላል ብለው ደውለው አንድ ቁጥር ላይ ይመዝገቡ፣ ሶስት ቁጥር ላይ ለመጫወት የሚል አለ፣ ሰባት ቁጥር ላይ ቋንቋ ይምረጡ። Hello አቤት
ግልጽ ያልሆነ ነገር ካለ game ኡን አይተውት ያሳውቁን። ሶስት ቁጥር ላይ ድሉን ይሞክሩና ጥያቄ እናመልሳለን፣ መርጠው ይጫወቱ።
እሺ፣ እሺ።
እሺ